ሰላም ሰላም ጤና ይስጥልኝ ቤተሰቦች ከራር ነኝ እባክዎን ልርዳዎ? Hello
ሰላም ጤና ይስጥልሽ።
እሺ ሰላም ነው? እንዴት ነህ? ድምጽ በጣም ርቋል አባቴ። ድምጽ በጣም ርቋል። ምን ነበረ?
ባለፈው እሁድ እሁድ
እ ላይ ባለፈው ይሁ- እሁድ ላይ
እሺ
አ- አንድ transfer አድርግቼ ነበር ስምንት መቶ ሀምሳ ከጃባ ላይ ወደ ንግድ ባንክ እኔ account ማለት ነው።
እሺ
ስለዚህ እስካሁ- እስካሁን አልገባም።
እሺ እሺ ጃባ ላይ የቤት ቤት የፈለግኩት ቁጥሮን ይንገሩኝና ንግድ ባንክ ደግሞ አልገባም።
እሺ እሺ የቤት ቤት ቁጥሮን ይንገሩኝና እያየሁ check ላድርግሎት አይሻልም?
ይሄ ነው ይሄ ነው ይሄ ነው።
የቤት ቤት ቁጥሮ የደወሉበት ነው?
አዎ አዎ በቃ እሺ እሺ መቼ ነበረ
እሁድ ላይ እሁድ እ
እሁድ ላይ ዛሬ ቀኑ ምን ነው?
እሁድ
አዎ ዛሬ ሐሙስ ነው አይደለ?
አዎ ቆይ ይጠብቁኝ እሺ እ፣ በእሁድ አወጣልዎታለሁ አንዴ ይጠብቁኝ እሁድ ሁለት ነው ሪች ሁለት December two ነበር እሁድ
ሁለት ጊዜ አንዱ ስድስት መቶ transfer አድርጌ ነበረ። አንድ ደግሞ ሶስት ነው ስምንት መቶ ሀምሳ
ድምፁ በጣም ይርቋል አባቴ ምን እያሉኝ ነው አዎ እሁድ ነበር እሁድ ነበር። አዎ ሁለት ጊዜ transfer አድርጌ ነበረ።
አዎ አይ በቁጥር ስለሆነ በቀ- በቁጥር ቀን ነው የሚያወጣው እና በዛ ነው እሺ እሁድ ስላሉኝ ሳይሆን አንዴ ቆይ የፈለግኩት ነው አንድ ጠብቁኝ
እሺ ሲስተር እሺ